hello አቤት፣ አቤት።
አየሽ እንዴ message
ምን አልከኝ?
message ኡ አላየሽም እንዴ message
ማን ነው ስምህ?
እኔ ፎዋድ ነኝ
okay፣ እያወራችሁ ካለችው ልጅ ጋር ላገናኘክ። እሺ፣
እ ፉአድ ባርቲል አይደለ?
አው deposit ነበረ የመቶ ብር አልገባም አንድ አዳምጠኝ አባ።
እ ይኸውልህ ከ- እያወራችሁ ካለችው ልጅ ጋር ላገናኘክ እያልኩክ ነው።
እሺ
ረድ አናግሪው።
ማ
hello hello ሰላም ነው ፉአድ?
ሰላም ነኝ እሺ ምን ነበር ፉአድ?
የሆነ አንድ መቶ deposit አድርጌ እስካሁን አልገባሁም። ትናንት ማታ ኦፊስ ክለሩታዊ ነበር?
አዎ deposit አዎ፣ ቻፓ ልክ- አዎ በቻፓ አይደለ? አውር አዎ አውርቻቸዋለሁ። እሺ ልኬላቸዋለሁ። ምላሽ ስላልሰጡኝ ነው። እሺ ፉአዴ ትንሽ እስከ ማታ ታግሰን ልጠብቅ፣ ይገባል።
ማታ ያስገባል።
ዛሬ ዛሬ ይገባልሃል። እሺ ትንሽ እሺ ታግሰን- እሺ እሺ ወንድሜ